ይስጥልን። ብቻ ኢትዮጵያ በስራሩ ነኝ። እባክዎ መልሰው
የማን የኪሪሽ ተበላሽቶብኝ ነበር። የቢራ
አስመዝግበው ነበር ደውለው?
አሁን ለማስመዝገብ ነው።
እሺ የቢጃይ ቁጥሮትን እንገሩኝ። የቢጃይ መለያ ቁጥሮት
እ የቢጃይ መለያ ቁጥሮትን እንገሩኝ።
ካርድ ላይ ያለችው
አጭር የጽሁፍ መልእክት አልገባሉትም? ሌላ ኮድ ቀይረን ነበር።
አልገባም እናት።
እሺ TIN TIN number ኦትን ይንገሩኝና በዛ ልፈልግሎት እሺ እሺ እሺ